હેલો
ሄሎ
ሄሎ ሰላም ጤና ይስጥልን።
ቴሊያዊ ተመዝግቤ ነበርና ትኬት ይደርሰኛል።
እም አስር ትኬት አለው ይለኛል። ግን በቃ ጥያቄውን መመለስ አልቻልኩም። እድለውን ይሞክሩ ስል የሚለውን ስራ ካለራሱ ሶስት ሶስት ቁጥር የጨዋታ አለ ጨዋታ እናካው እኮ የእድል ጨዋታ በመጫን ብቻ ነው የሚጫወቱት። ምንም አይነት ጌም አያሳይም።
እና የተሳሳተ ሁኔታ ላይ በተሳሳተ ሁኔታ ነው እንደገና ይሞክሩ ይላል።
አይደለም እንደ አ- አሁን ስላልተሳካ እንደገና ይሞክሩ ማለት ነው። በተደጋጋሚ ሲሞክሩ ነው የሚያገኙት okay እንደዛ ነው።
እና ቆይ ጨዋታው እንዴት ነው ማለት አልገባኝም እኮ ዝም ብዬ ነው የተመዘገብኩት እና እኮ ታስረጅቻለሁ የእድል ጨዋታን በመጫን ነው የሚጫወቱት። በ- የእድል ጨዋታን በመጫን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ። ጥያቄና መልሶችን ደግሞ በተከታታይ አስር ሲመልሱ ትኬት ይሸለማሉ። ትኬት ማለት ደግሞ መጫወቻ ነው።
ኦኬ
ከዛም ማ- ሽላ አሸናፊ ከሆኑ መጀመሪያ ለእርሶ message ይገባልዎታል። እኛ ጋም system ያሳያል፣ ይደወልልዎታል።
okay እሺ እሺ